እ ጥፍርሽ ተሰራሱ እንዴ? ማስተካከል አሁን አማረ ቅርጽ ያዛ የሆነ ቅርጽ እኔ እንጃ ምን ነው።
ኤሌክትሪክ ስሊንግ ፖስታ እሺ እንደስጥልኝ ነበርም ደውለው ከምን ከቢው ዴሊቨሪ እሺ፣
ሄላው እየሰማሁሽ ነው። ቀጥ
ሄላው ይሰማሃል?
አይሰማሽም እንዴ? እየሰማሁሽ ነው።
እሺ እሺ ይቅርታ። በ order ነበር ዘጠና አስራ ዘጠኝ ሰባ ሰባት የተቀበላችሁት order ምን ያህል ይቆያል?
ሰባ ሰባት አስራ ዘጠኝ ሰባ ሰባት ዘጠና ወጥቷል አስራ እኮ።
ዘጠኝ ሰባ ሰባት እሺ ወጥቷል።
እሺ፣ አመሰግናለሁ።